እሺ order ነበረኝ እና delivery ለማስጨመር ነበር። እየዘነበ ነው ደግሞ የዝናቡ order number ኡን ንገረኝ።
ሰባ አምስት ሀምሳ ሶስት ሰላሳ አምስት
ሀምሳ ሶስት
ሀምሳ ሀምሳ ሶስት ሰላሳ አምስት
ሰላሳ አምስት ነው ያልከኝ?
አዎ
እሺ አይልሃለሁ። ማን ነው እሺ፣ ስምህ?
እየዘነበ ነው እየዘነበ ነው።
ስምህ ማን ኪሩቤል ነው? ስምህ ማን ነው?
ኪሩቤል
አይልሃለሁ ኪሩቤል። እሺ አይልሃለሁኝ።